ሄሎ ሄሎ ማን? ሄሎ?
ወይ ሰላም አማን፣ እንዴት አደርክ?
እግዚአብሔር ይመስገን።
አለ እንዶ ሊንጎ ምን አዲስ ነገር አለ ልልህ ነው አማን።
እ፣ እስከ ሰ- ሰኞ ልላክልሽ ግን ኧረ በስመ አብ ሰኞ መቼ ነበር የተከታተር ነው?
እኔ በ- በእናትሽ ጨነቀኝ እኮ እንኳን እንትኑን አላገኘሁኝም።
ኧረ በስመ አብ አማን ልልህ ነው እንዴ ዛሬ ነበርኩ አይደለም?
እ፣ እና እንዴት ይሻላል ሰኞ ለኤምባሲ ካልሆነ በስተቀር ለሰኞ deadline ኡ እኮ almost በቃ ዛሬ ነው።
ኧረ አዎ deadline ኡ ዛሬ ነው። ሰላሳ አንድ አይደለ?
አዎ፣ ቆይ እስኪ አንዴ እስኪ ቆይ አትዝጋው።
እሺ እ፣ Hello አማን ወይ እሺ industrial technology የሚል አለ፣ ሌላ ካሲኖ ላይ ማለት ነው። ስለዛ አዎ።
በሱ proceed ላድርግልህ። መፈተን መልፋት ካልቀረ ሰኞ ከሆነ አዎ።
የምታስረክበኝ በሱ ላድርግልህ።
እ፣ በቃ ደስ ይለኛል። እሺ በቃ እሺ። ሰኞ ግን እንግ- አደራህን እንዳሁኑ እንዳታቆየኝ። almost እኮ አንድ ሳምንት ሆነን አይደለ ስናወራ።
ልክ ነሽ። አዎ በቃ እሺ። ስለዛ ሰኞ ልጠብቅ፣ በሱ አደርግልሃለሁ። እሺ። እሱ deadline ኡ ገና ነው። ቢሆንም ግን እ፣ ከሞላ አዎ።
ስለሚዘጋብን እንትን አዎ።
በል፣ ቶሎ እሺ።
ሪፖርት አድርግልኝ። እሺ እሺ እሺ አማን፣ መልካም ቀን።
መልካም ቀን።
Ciao.
ቻው